ጤና ይስጥልኝ ከቢጂ የጥሪ ማዕከል ነበር የምደውለው። ጤና ይስጥልኝ ከቢጂ የጥሪ ማዕከል ነበር የምደውለው። ከቢጂ የጥሪ ማዕከል ነበር የምደውለው። ይሰማዎታል ደንበኛችን። ከቢጂ የጥሪ ማዕከል ነበር የምደውለው። ደንበኛችን ይሰማዎታል? እሺ ትንሽ ከጫጫታ ወጣ ብለው ያውሩኝ። ከቢጂ የጥሪ ማዕከል ነበር የምደውለው። አዎ ከቢጂ ነው የምደውለው።
ከቢጂ እሺ፣
እሺ ደንበኛችን ይሰማዎታል?
አይ ይሰማኛል። እሺ ትናንት ደውለው ነበር አገልግሎት አግኝተዋል?
ትላንት ያው ማሽኑ እየሰራ ነው። ከሁለት ወደ ማታ ላይ ተበላሽቶ እሺ
ከዛ በኋላ የሆነ ልጁ ስላሽ ጠዋት መጥቶ አስተካክሎ ሄደ።
ተስተካክሎሎታል?
አዎ እሺ ስለደወሉ እናመሰግናለን። መልካም ቀን።